Hello? Hello?
A ver, They necessary for the service delivery.
eh, minteji wayitu ni galatne. Wal ማስተባበር ባ- ሄሎ
አቤት ሰላም ጤና ይስጥልን
ሰላም ነው፣ እንዴት ነው?
አለን ምን ልርዳዎት የሆነ ሚሴጅ ይገባል ወደ ስልኬ ላይ እም፣ እና ስለሱ ነገር እጅ ለጻፍ ልቤ ነው።
እሺ ሚሴጁ ቴሌዊን ጌም ነው ጌሞቹን ሲጫወቱ ሽልማት ያገኛሉ
ምን አልሽ?
እስ- ሚሴጁ ቴሌዊን ጌም ነው ጌሞቹን አዎ።
ሲጫወቱ ሽልማት ያገኛሉ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ይደውሉና እም፣ አንድ ቁጥር ላይ ይመዝገቡ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ቋንቋ ይምረጡ
አ game game ነው ማለት ነው።
አዎ ጥያቄና መልስና የእድል ጨዋታ አለ መርጦ መጫወት ይችላሉ
አ ጥያቄውን ከመለስኩ ታዲያ አዎ ጥያቄና መልሶችን መመለስ የእድል ጨዋታ ሲጫወቱ ደግሞ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ
አሃ፣ እሺ፣ እሺ መልካም እድል እሺ